ጤና ይስጥልኝ የስፖርት ኢንተርምልር ነው።
አብረው ይስጥልን።
አትላንት እንትን ትኬት ፈልጌ ነበር እና እሺ
ከኮምቦልቻ ባ- ይኖራል ከኮምቦልቻ ወዴት?
ባህር ዳር
እሺ ለመቼ?
ለሮብ ይኖራል።
እሺ ሊሎት ሮብ ማለት የፊታችን ሮብ ማለት ከነገ ወዲያ
አዎ አዎ መሄጃ ብቻ ነው።
መሄጃ ብቻ።
እሺ ያየሁልዎት ነው።
እሺ
እሺ ሮብ አለ ከደሴ ኮምቦልቻ ባህር ዳር ሰባት ከ- ሰባ ብር